Hello, hello. Can I spell and dunk to you now? ምን አሉኝ? ትንሽ ድምፅ ራቅ ብሏል። ምን አሉኝ አባት? ይቻላል። ስሞትም አልበል። ሄሎ ወዬ ብዬ ድምፆት አይሰማም። ራቅ ብሏል። እንደዛ ያርጎልን። እሺ